የሰው ነገር የሰው ነገር አዎ የኔስ ነገር አይ በማልችለው ባንቺ ናፍቆት መላው ጠፍቶ ፈተናዬ ማለቂያቴኔ አይ ብታይ እንክታርጎ ያመኛል ጧት ማታ በምጠቂ ነው የሆዴን ወለል የደርግ ላይ መስሎሻል ቆሜ ብሄድል ሌት እንደ ቃዥህ ነው እንደ ባንኩል